Mr. Merkels?
ሄሎ አቤት።
ከቤት ቤት ነው የምደውልለት።
እሺ የዲፖዚቲቭ ቴክስቱን ይላኩልን። እሺ ቴሌግራም ቁጥራችን ልንገሩት ዜሮ ዘጠኝ አስራ ሁለት
ልንገሩት የኛ ልንገሩትና ይላኩልን text ኡን።
አንድ እየነዳው ስለሆነ ነው ያዥውና ላኪልኝ። ዜሮ ዘጠኝ አስራ ሁለት አስር ሀምሳ አምስት አስር እንዴት መሰለህ እኔ አይደለሁም እልክሎት፣ እርስዎ ነዎት የሚልኩልኝ። ኃይል በለውት እዛ ላይ እሺ hi በይ።
እሺ፣ በዚህ ስልክ ነው።
አዎ እሺ፣ እዛ ላይ የሁለቱንም የ deposit text ይላኩልኝ። እሺ፣
ሁለቱንም አዎ የሁለት ሺህ ብር እና የአንድ ሺህ አምስት መቶውን ማለት ነው። እሺ